እና አብራችሁ ልትሄዱ አይደል እንዴ? ይሻልሃል። አርግ አዎ፣ ማታ ቢደረግ እሱ
ሄሎ ሄሎ፣ አሹ አቤት።
ሰላም አደርክ?
አለን አለን። እንዴት አደርሽ?
ደህና
ወይ
purchase purchase requisition እና sto- ste- store issue
እ አምስት አምስት አብ- አምስት አምስት እንድታትምልኝ እሺ። በም- የማን ነው?
ቱምሳ Development Group እሺ። ቁጥር ከስንት ነው የሚጀምረው?
ውይ ቁጥሩን አልነገረችኝም።
ዝም ብለሽ የመጨረሻዎቹን ፎቶ አንሺና ላኪልኛ። በቃ ስታገኛት።
በቃ እሺ፣ ልጅቷ ስለሌለች እሷ ስትመጣ እሺ።
እደውልልሃለሁ።
እሺ